ጤና ይስጥልን። በስክ ቤት ቤት ነው የምንረዳው።
የሆነ game ተጫውተን ነበረና ብር አልገባልንም እስካሁን።
withdraw አድርጋችሁት ነው?
አዎ፣
እሺ አንዴ ጠብቀኝ በዚህ ስልክ አይደለም፣ ስልክ ቁጥሩ ልንገርሽ።
ጠብቀኝ አንዴ። hello ማለት
hello፣ አቤት። withdraw አድርገና
ዜሮ ዘጠኝ አርባ አራት
እሺ አንዴ ጠብቂ። ዜሮ ዘጠኝ አርባ አራት
ሰላሳ አምስት እሺ
ሰባ ዘጠኝ እሺ
ሰማንያ ሶስት
ስንት ብር ነው?
አንድ ሺህ ብር
አንድ ሺህ ብር መቼ ነበር ያረከው?
በቀን አስራ ዘጠኝ ማለት ነው። ከትላንትና ወዲያ ማታ ማለት ማታ ላይ
okay እሺ
አዎ እ confirm አላለም እያለ ነው። confirm አድርገው አስደርገው አለ እዛ ላይ
አንድ ሺህ ብር እሺ።
አዎ ወደ ቴሌ ብር ነው አይደለ? ዜሮ ዘጠኝ አርባ አራት ሰላሳ አምስት ሰባ ዘጠኝ ሰማንያ ሶስት ትክክል።
አዎ confirm አድርጌልሃለሁ። እሺ ትንሽ ቆይተህ ሞክረው።
እሺ በጣም ነው የማመሰግንሽ።
እሺ መልካም ቀን። እሺ
እሺ እሺ